ጤና ይስጥልኝ። ጉዳይ ኤልሳ እባላለሁ። እባክዎ ምን ልርዳዎ?
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለን ተመዝግቤ ነበር ይደወልልሃል ተብዬ አልተደወለልኝም።
እሺ ቢሮአችን መጥተው ተመዝግበዋል?
no አይ እዚህ ኦንላይን እንደዚህ በስልክ ነው የተመዘገቡ የመዘገበች okay እሺ። አዎ የስራ ጥሪ ሲኖር ይደወልልዎታል። አጠቃላይ አይ፣ ባለሙያዎችን አንድ ላይ እ ትመጣለህ ተብዬ ነበረ ግን አልተነገረኝም።
እኮ ይደወልልዎታል። ደውለን እኛ ቀጠሮ እናስይዝልዎታለን መቼ እንደሚመጡ።
እሺ እ፣ በዛሬ ደግሞ ቴሌግራም ላይ ምንድን ነው ትከታተላለህ ብላኝ ነበር።
አዎ link አልተላከልዎትም?
አዎ አልተላከልዎትም?
አዎ እሺ በዚህ ስልክ ልላክልዎት? ስልክ ቁጥሮት ይሄ ነው?
አዎ።
እሺ እልክልዎታለሁ አሁን። እሺ መልካም ቀን።